hello ይቅርታ ተመልሼ የደወልኩልህ አንቺ ነሽ።
ቴሌግራም ላይ አላገኘውህም እና እኔ በምሰጥ ስልክ hi በለኝ
እሺ ዜሮ ዘጠኝ ሀምሳ አንድ text ታደርጊልኛለሽ?
እም፣ system ላይ ስለሆንኩ ብዬ ነው።
እሺ አይሽ በሚል እሺ ሀምሳ አንድ
ዘጠኝ ሃምሳ አንድ እ፣ ዘጠና አምስት ዘጠና አምስት ሀያ አራት አስራ ዘጠኝ ሀያ አራት አስራ ዘጠኝ እሺ አዎ በዚህ ስልክ ሀይ በለኝ እኔ ልላክ። እሺ ነበር ነው ፈልጊዋ እ? ቲን ነበር። አዎ አዎ። እሺ ወንድሜ መልካም ቀን፣ አመሰግናለሁ።